ሄሎ
ሄሎ፣ ሰላም ጤና ይስጥልን። ቤት ቤት እንዴት ነሽ? ነው አለን ምን ልርዳ?
ታገናኛለሽ? በእናትሽ ምራት ነኝ፣ እ ማንን?
ምራት ነኝ። ጄሪ እሺ ጠብቅኛል።
hello
ጄሪ፣ ወይ ወይ እንትን ነው ዋይፋይ ነው በቃ የነሱ ነው።
በመስመር ነው የተቋረጠው። በቃ okay እሺ፣
አሁን በእናትሽ የፋይናንሶች ስልክ ጠፋብኝና ሞቢል ላይ balance እንዴት ላስገባ?
እ ማለት deposit አላደረጉልሽም ጭራሽ?
የላቸውም ሞቢል ላይ okay። ይሄ ፋይናንስ ቴሌግራም የሚለው ስልክ የለሽም? ላክልሽ ወይ በሱ ላኪላቸው።
እ፣ ስልኬ ተበላሽቶ በይ እም፣ ነው ያልኩት።
okay እ እሺ በቃ ወይ እኛ ዝም ብለን forward ላድርግናትና ለሜሪ ልንገራት እኔ።
እሺ፣ እሺ።
የትኛው ሞቢል ነው ያልሽኛው?
ሞቢል አዎ፣ ሞቢል በቃ ለሜሪ ልንገራትና እሷ እንትን ትልሻለች። እሺ እሺ እሺ ትንሽ ብር ያስገቡኝ። እሺ፣ እ እ ትንሽ ብር ሰላሳ ምናምን ብቻ ታስገባለች።
በቃ እሺ ነግራታለሁ።